Kaçmer, gudu gudu. Hı?
ሄሎ ሄሎ ዝኑ፣ አቤት ወይኗ እንዴት ነሽ?
ደህና ነሽ?
እቃውን አውጣተነዋል። እንትን ይበሉ አሁን ታምጣና የሚደረደረውን ውሃ ትደርድር።
እንዴ ወይኗ ወይ ስድስት ተኩል እኮ ነው።
አዎ ለስድስት ሰዓት ስለሆነ አ ሰባት ሰዓት ላይ ብትደረድረው አይሻልም? እዛ የሚጠብቅ ይኖራል።
በቃ እሺ። ግን አሁን ይሄኛውን አውጣትን ላካል እሺ ህጻናት ከአሁን ወሰደው።
ትወስዳለች፣ ችግር የለውም። ወይኗ እሺ እሺ እሺ